ሄሎ ጤና ይስጥልኝ ታድላ አምቡላንስ
ረስትልኝ ከክፍለ ሀገር ነው ትግራይ
እሺ እዛ ሳይት
ምንድረታዊት እግዚአብሔር ይመስገን እንትን አምቡላንስ እንትን መላክ ትችላላችሁ እዛ
ወደ የት መሄድ ፈልገው ነው ወደ አዲስ አበባ
አዎ መላክ እንችላለን ከአዲስ አበባ ወደ መቀሌ
ከመቀሌ ወደ አዲስ አበባ
ምን አሉኝ ከመቀሌ ወደ አዲስ አበባ ከመቀሌ ወደ አዲስ አበባ መላክ እንችላለን የታ ደረሰ አዲስ አበባ ቀጠሮ ስላለኝ ነው
አዲስ አበባ
አዎ፣ ቀጠሮ አለኝ
እሺ የት ሆስፒታል
ሎሊት ሆስፒታል
ዘውዲቱ
አዎ ሆስፒታል ዘውዲቱ ሆስፒታል እሺ የታ- የታካሚውን ሁኔታ ንገ- ንገሩኝ እስኪ የምን ታ- የምን ታካሚ ኖት
የ- የስኳር
እሺ። ኦክስጅን ላይ ኖት
እ?
ኦክስጅን ላይ ኖት አሁን መንቀሳቀስ ስለማልችል በግ- በእግሬ መምጣት ማንም በባስ መምጣት አልቻልኩም።
okay እሺ እዛ ሂሳቡ ስንት ነው?
price ኡን እ፣ ሂሳብ አውጥቼ መልሼ እደውልልዎታለሁ ደውዬ አሳውቅዎታለሁ እሺ እ፣ የእርስዎን ስም አለበት ደ- እ፣ አልማዝ ኃይሌ
ማን አልማዝ ኃይሌ አልማዝ ኃይሌ አዎ።
ለመቼ ነው መጓዝ የሚፈልጉት
በዚህ ሁለት ቀን ሶስት ቀን
እሺ መልሼ አሳውቅዎታለሁ ደውዬ
እሺ እሺ ስለደወሉ እሷ መች አመሰግናለሁ።
ይቻላል?
ምን ወስዶ አለኝ?
መመለስ ወስዶ መመለስ ይቻላል?
እ፣ ይቻላል አዎ ሆስፒታል ሆስፒታል ሸቱ ቀጥታ ተብሱ
ቀጥታ ሆስፒታል ነው የምናደርሱት አዎ ከዛ እ፣ ሆስፒታል ከገባ በኋላ ከጨረስኩ በኋላ መመለስ ይቻላል።
ይቻላል አዎ
እሺ፣ በቃ አረ የተመሰግና ነገርኝ።
እሺ እሺ እሺ፣ ቻው።
እሺ ቻው።
አመሰግናለሁ።
እሺ ስለደውሉ አመሰግናለሁ መልካም ቀን እሺ፣ እሺ